ሄሎ
ሄሎ ሰላም ነው? hello hello ይሰማል? ሰላም ነው አሎ ሰላም ነው፣ እንዴት ነህ?
አለሁ። ሰላም ነው።
አለን ከሳፊ ነበር የምደውልልህ፣ ከሳፊ ባጃጅ okay እሺ።
የሆነ ሰዓት ደውለልኝ S one ን ፈልጋለሁ ምናምን ብላኝ ነበር።
ኤስተዋል አዎ ሶስት ሰው የሚጭነው
ኧረ እኔ እኮ የስራ ቅጥር አውጥታችሁ ነበር እና እሱ ፈተና ላይ የተወዳደርኩ እንጂ
okay።
እና interview ሁሉ አድጋችሁ ነበር። እንደው
ኦ ይቅርታ፣ በስህተት ነው የደወልኩት ማለት ነው። ይቅርታ በዛ እንደው አላ- አ- አላስገባችሁም በ junior accountant ያወጣችሁ ስራ።
በ junior accountant እስቲ HR ጠይቄ እነግርሃለሁ።
እሺ
እሺ።
እሺ